hello ጤና ይስጥ ሰላም ጤና ይስጥልን።
አብሮ ይስጥልን።
ቃል ኪዳን እባላለሁ። የምደውልልዎት ከግሎሪ ሪል ስቴት ነው።
ግሎሪ ሪል ስቴት። እሺ
ከባልደረባችን ደጉ እ፣ የቤት መረጃ ፈልገው ስልክዎት ደርሶን ነበር።
okay። እሺ።
እ፣ መረጃ ልስጦት ሲመቾት።
ችግር የለም ግን አሁን ክፍል ያለው
okay ሲመጡ ሮት ነው።
አ አ እሺ ከስንት ጊዜ በኋላ ልደውል?
እም፣ ከአስራ- ከሀያ ቀን በኋላ
ከሀያ ቀን።
አዎ።
በቃ እሺ፣ እሺ አመሰግናለሁ። እሺ፣ እሺ